Hello? ሄሎ
ሄሎ ሰላም ጤና ይስጥልን። አሜን
አብሮ ይስጥልን።
ከዊ ፕላስ ነበር ምደውለው የእኛን application አውርደው ነበር።
ዊፕላስ አዎ አዎ እሺ ለአሽከርካሪነት ነው ለተጠቃሚነት ነበር አይ ያወረዱት?
ለተጠቃሚነት እሺ ግን ያው ለ- ሶፍትዌሩ አዎ እርስዎ ያወረዱትን ለተጠቃሚነት የሚለውን ሳይሆን አሽከርካሪዎችና Okay እ፣ አገልግሎት ሰጪዎች የሚጠቀሙበትን ስለሆነ ነው ግራ ያሉት። We Plus Solution User የምትላለች ልክ እሷን register ሲያደርጉ በግልጽ ምን ምን አገልግሎቶች እንዳሉ ከአርባ በላይ የታክሲ አገልግሎታችንን እንዲሁም ሶስት መቶ ሀምሳ game በተጨማሪ ደግሞ አሸናፊ የምታደርግ referral code ያገኛሉ። We Plus Solution User ብለው search ሲያደርጉ ይመጣልታል።
Okay Play Store ላይ ወይ App አዎ።
Store ላይ user የምትለዋ መጨመር user አለብኝ።
አዎ We Plus Solution User ሲሉት ያመጣሉታል። ይሄኛው ለአሽከርካሪዎች license ምናምን ስለሚጠይቅ ነው።
እሺ thank you በጣም እሺ thank you መልካም የስራ ቀን።
እሺ